ሄሎ እናንተ ሰላም ነው እግዚአብሔር ይመስገን።
አለው አለው አንተ መኪና ፈልጌ ነበር።
እሺ ምን አይነት መኪና ነው የፈለግሽ አባት?
ሴቻር የባንክ እንትን ያለበት ነገር ካለ
ፒኤችአር አሁን ላይ የለንም። ያለን ሀይሉክስ ይመችዎታል?
አይሉክስ እሱ አይልም ትል እ፣ ቃሽቃይ ምናምን ቃሽቃይ ያለን ሁለት ሺህ አስራ ሰባት አለን።
እ፣ ባንክ ስንት ያለበት
ባንክ ይወጣልዎታል። ባንክ ይያያዝልዎታል።
okay እንደ አዲስ
ዋ- ዋጋውን ልንገርዎት።
እሺ
ይጠብቁኝ። ቃሽቃይ ሶስት ነጥብ ሁለት
ሶ- ሶስት ነጥብ ሁለት ማለት እ፣
ሶስት ሚሊዮን ሁለት መቶ ሺህ ብር
ባንክ ኮሚሽን ይጨምራል እዚህ ላይ
ባንክ ይወጣል። ምን ወለድ ነው?
አይ ከወለድ ነፃ
ወለድ አለው እኮ ባንክ ላይ አስራ አምስት percent ይያያዛል።
ገባኝ ከወለድ ነፃ አይሰሩ
ከወለድ ነፃ
እ፣
ከወለድ ነፃ አይሰ አይሰሩም። ምክንያቱም ትርፋቸው ወይ አስበው ነው እዚህ ላይ አስበው የሚያያይዙትን አስበው ያስከፍላሉ።
ገባኝ ኮሚሽኑን ከወለድ ነፃ ማድረግ ይችላሉ እሺ እሱን ኮሚ- check እና ኮሚሽን የለውም። ኮሚሽን የለም። ኮሚሽን የለውም እኮ እኛ ጋር።
okay ሶስት ነጥብ ስንት ነው ያልሽኝ ሶስት ነጥብ ሁለት
ባንክ እስከ ስንት ነው የሚ- የሚይዙልኝ? ሄሎ ሄሎ ሄሎ ሄሎ ሄሎ